Hello ሰላም ጤና ይስጥልን Best Bet
ጤና ይስጥልን።
አብሮሽ ጤና Best Bet ነው።
አዎ ቅድም እኮ አርግቻ አስገብቼበት ብሩ ቅድም እንለቅላቸዋለን ብላችሁ እስካሁን ድረስ አልገባም። መሰሩ የምን ብር ነው? deposit ነው ወይስ draw ነው?
deposit
deposit message ኡ ልካሃል
message ኡ ልክ ነው መቶልኝ ነው ቆርጦልኝ message ኡ ገብቶልኝ ነበር እኮ message ኡ ልካሃል ቴሌግራም ላይ ቴሌግራማችን ላይ አላኩም።
እሺ ላክልን አንዴ check እናርሽ ዳጋ
check አድርጊ እና ቆየ ቅድም እንመልስላለን እሺ ብላችሁ ቴሌግራም ላይ ላከው ቴሌግራም ላይ ላከው አንዴ የቆረጠውን message እ
message የቆረጠውን
አዎ የቆረጠበት አለ አይደለ አ እሱ ላክልን
እ ዘጠና እሺ አባቴ መልካም